ሄሎ ጤና ይስጥልኝ አብረህ ጥለን አቶ ይታያል
አቤት እሺ ከፍሊንስቶን ሆምስ ነበር የደወልኩት አላምና አቤት ከፍሊንስቶን ሆምስ ነበር የደወልኩልዎት እሺ እሺ ሰላም ነው
እግዚአብሔር ይመስገን አለን እ፣ ስለ አክሲዮን ጉዳይ አውርተን ነበር የሽያጭ ባለሙያዎች ያዋሯቸዋል ብዬ ነበር መረጃ አገኙ
እ፣ እስካሁን የደወለልኝ የለም እና አሁን ግንኛ ታወኘ ነው መልሼ ልደውል እኔ መልካም እሺ አልደወሉልዎትም ግን
እሺ እሺ እሺ ላኪ ላኪ